Hello? Hello? ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ። ከ Best Bet ነው የምደውልልህ።
እሺ
ቅድም ቶክቱ ላይ እያወራን ነበረ አይደል? አልገባም ብለህ አዎ እስኪ አሁን መልሰውልን ነበረ። ግማሹ refund ሆነዋል፣ አንዱ ደግሞ ገብቷል። እስቲ okay እሺ ቅድም ቶክቱ ላይ ልካልኝ ነበረ፣ አዎ ብቻ መልሰውታል። የላክልኝ እንዳለ ልኬላቸው ነበረ።
okay ሁለት ነው refund። refund ማለት ወደ CBE ብር account መልሰውታል ማለት ነው። አንዱን ደግሞ አስገብተውታል። check አድርገው እስኪ። ሶስቱንም የላክልኝን ነበር የላኩላቸው።
okay እሺ እስቲ እንግዲህ እንደመለሱልኝ ነው የነገርኩህ። ያው እሺ መመለሱንም መግባቱንም እሺ እሺ እሺ እሺ